Hello
ቤተሰብ ቤት
ሰሚር ነኝ። ምን ልርዳህ?
አካውንቴ ጋር ስገባ አልከፍት ይለኛል፣ አላስገባ ይለኛል። ለምንድን ነው
ምንድን ነው የሚልህ?
ምንም በቃ ዝም ብሎ ምንም ነገር እያለኝ የለም። ስነካው ብቻ አለ password ማስገቢያውን ቦታ አያመጣልኝም። login ስለው okay okay። text አድርገህ ነበር አሁን ቴሌግራም ላይ?
አዎ እያረኩልህ ነበር እኮ ልጫወት ፈልጌ አላጫወተኝ ሲል ጊዜ ነው።
okay እንትን በለው እሺ።
ምንድን ነው refresh ለማድረግ ሞክረው። የ connection ም ችግር ሊሆን ስለሚችል የተወሰነ ሰው እንደዚህ እያለኝ ነው አሁን ገና check እያደረኩት ነው።
ነው? እሺ ስለዚህ አይ ሞ- ሞካክረውና ይሄ የ connection ችግሩ ምናምን መጀመሪያ ሞካክረውና እምቢ ካለ አሳውቀኝ። ቴሌግራም ላይ screenshot ላክልኝ። ከዛ ሪፖርት ይደረጋል፣ ይስተካከላል።
እሺ አይ screenshot ራሱ እኮ ልኬልሃለሁ። እሺ ቴሌግራም ተመሳሳይ ከሆነ ማን ማን ልበል ስምህን?
ል- ልደቱ ስልክ ልላክልህ እንዴ? ድንገት ታይልኛለህ?
አይ እ፣ ለብቻ የሚታይ ነገር የለውም።
ነው?
the same ነው የሁሉም። ለዛ ነው። አዎ፣ እሺ በቃ check እንደዛ አድርጌ ነው።
አሳውቃለሁ። ወይ እሺ እሺ እሺ